ሄሎ ጤና ይስጥልኝ። ሄሎ
ሄሎ
አቤት
እ?
አቢ
አቤት ማን የደወለልህ?
እኔ አንተ
እኔ እዚህ መደወል አይቻልም፣ ስልክ ይዘጋል። እሺ እ?
እዚህ መደወል አይቻልም፣ ስልክ ይዘጋል። እሺ ስልክህ ይበላሻል።